አማ ምን ሰሩ? አማ ሄሎ፣ ሰላም ጤና ይስጥልኝ። ድር ገበያ
መቼ መቼ ነው የሚቀርብ ድር ገበያ?
ፕሮግራሙን አሁን እያየሽ ነው?
አዎ እያየሁት ነው።
እሺ፣ ዋናው ፕሮግራሙ ዛሬ አሁን በዚህ ሰዓት ከስድስት ሰዓት እስከ ሰባት ሰዓት ይተላለፋል። ከዛ ውጭ ደግሞ የሚደገሙባቸው ቀኖች አሉ። ማክሰኞ፣ ሐሙስ እና አርብ በድጋሚ ይተላለፋል።
ስልሳ ሁለት ሀምሳ አንድ ላይ text ልኬ ነው ማስገባው እንትኑን ጥያቄ ለመመለስ ፈልጌ ነበረ።
ትችላለሽ። አዎ ስልሳ ሁለት ሀምሳ አንድ ላይ የጥያቄ መልስ ነው ብለሽ የምታስቢውን መልእክት text ማድረግ ልኬ እኮ አሁን sorry ምናምን ብሎ ልኮልኝ ነው።
ምናልባት በትክክል ትክክለኛ ምላሽ ካልመለሽ እንደዛ ሊል ይችላል። የጥያቄ አደጋ።
ደግሞ አሸናፊ ከሆንሽ እኛ ደውለን እናሳውቅሻለን።
እሺ እሺ፣ አመሰግናለሁ።
እሺ፣ እናመሰግናለን። መልካም